ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን። እ ድንቅ ልጆች እ፣
ተመዘገብኩ። አዎ
እሺ ቲክቶክ ላይ ሁለት ህጻናትን አይቼ ነበር። መጠቆም ይቻላላል?
ቲክቶክ ላይ አድራ- ስማቸውን አድራሻቸውን ታውቂዋለሽ?
እ፣ አድራሻቸውን አላውቅም፣ ስማቸውን ግን ቲክቶክ አካውንታቸውን link ነው የምትልኪልን። እንደዛ ከሆነ በተጠቀሰው ስልክ ቁጥር link ነው የምትልኪልን በቴሌግራም ላይ እ፣ ሊንኩን ነው የምትልኪልን። ትንሽ ሊንኩን አዎ በየትኛው ስልክ አስራ ሶስት ቤት ባላችሁት አዎ
ስደውል አሁን አንስቶ ተዘ- ተዘጋብኝ ግን ችግር የለውም። በቴሌግራም ሊንካችን ብቻ አስቀምጪልኝ። በዛ ላይ በተጠቀሰው ላይ ሊንኩን okay።
አስቀምጪልኝ። ስምሽን፣ ስልክ ቁጥርሽን አድርገሽ አድራሻሽን link አስቀምጪልኝ። ችግር የለውም። እኛ እናየዋለን።
እሺ አመሰግናለሁ ደውል። እናመሰግናለን እኛ